હેલો
હા સારામાં ሄሎ አቤት አይሰማም ሰላም ጤና ይስጥልን ቤተሰብ ይሰማኛል።
እንትን ወጪ አድርጌ ነበር ስድስት መቶ ብር እና እስካሁን አልገባልኝም ሀያ አራት ሰዓት አለው ነበር ያረካው እ መቼ ነበር ያረካው?
ትናንትና
እሺ ቤተሰቤት ቁጥሬ ነው
አይደለም አስራ ዘጠኝ ሀምሳ ስድስት
አስራ ዘጠኝ ሀምሳ ስድስት ሀያ ስድስት አርባ ስድስት
ሀያ ስድስት አርባ ስድስት
እሺ ሀምሳ ስድስት አርባ ስድስት
አስራ ዘጠኝ ሀምሳ ስድስት ሀያ ስድስት አርባ ስድስት እ እሺ ስድስት መ- ሶስት መቶ ሶስት መቶ ነው።
አዎ አዎ process ላይ ነው ያለው ይገባላል። እሺ እስከ ከሰዓት ድረስ ትንሽ ጠብቁን፣ እሺ ይስተካከላል።
እሺ እሺ እናመሰግናለን። መልካም ቀን።